ሪት ነው።
ጤና ይስጥልኝ። አሪፍ ዋልፌ ባኮም ልርዳዎት።
ሰላም ጤና ይስጥልኝ።
አብሮሽ ሰላም።
ሀበሻ betting ብር ለማስገባት በ deposit አይችልም።
አሁን ነበር የሞከሩት?
አዎ አይሰራም። ከትናንት ጀምሮ አይሰራም። አሁንም እየሞከርኩት ነው።
እሺ ያው system ላይ update የሚደረግ ነገር ስላለ ነው። እሱ ተስተካክሎ እንዳለቀ ይሰራልታል። ለአሁን ግን እየሰራ አይደለም።
ግን ይሰራል ልጠብቀው?
አዎ ይጠብቁት። system ኡ ብሬ ላይ እንዳይቀር መስተካከል ነበረበት።
እሺ ምን አሉኝ?
ልጠብቅ?
አዎ ይጠብቁት። እየቀነሰ አይደለም ብሩን አይደለ?
አዎ አይ ከዚህ በፊት በእንትን ነበር የምጠቀመው፣ በቻፓ ነበር እህ በቻፓ በቴሌ ብር ነበር። አሁን ደግሞ ስገባ ቻፓ አጥተውት በአሪፍ ፔይ መጥቶ ነበር አዎ እና ያኛው እንደሚያስጠቅመኝ ይሄኛው ያስጠቅም። በቃ አይመጣም፣ ብር ለ- ለማስገባት አይሰራም።
አ- አሁን እንደዛ ሌሎች complain ኦችም ስለነበሩ system ኡ እየታየ ነው፣ update እየተደረገ ነው። ተስተካክሎ እና- እንዳለቀ ግን ይሰራልዎታል።
መቼ ዛሬ ነው ሚሻል?
በዚህ ሰዓት ማለት አንችልም፣ ግን የባለሙያዎቹ በጨረሱ ሰዓት ያሳውቁናል።
እሺ አመሰግናለሁ።
እሺ፣ መልካም ምሽት ይሁንልዎት።